Hello ጤና ይስጥልን ቤተሰቤት
Hello
ጤና ይስጥልን ቤተሰቤት ሰላም ነው?
ሰላም ነው። እስቲ message አልክ አለኝ እንትን forget ለማድረግ password
Okay forget ስትለው message አይገባም። በምንድን ነው ያደረከው? በ Chrome ነው
password ረስቼ ነው።
አሀ፣ ገብቶኛል። አዎ ማለት connection ነው ሊሆን የሚችለው እና እስቲ ምንም?
connection ነው ሊሆን የሚችለው እና የሆነ browser እየቀየርክ ምናምን ሞክረው እስቲ።
እሺ አየህ